ሄሎ ሄሎ
ጤና ይስጥልኝ።
አብሮ ይስጥልን።
የሆነች ቻናል ላይ ቺፕ ቺፕ የሚል ቻናል ላይ እንትን አይቼ ነው የሽንኩርት ቃሪያ፣ ቲማቲም ምናምን የሚል ያው ልክ ነው። እሺ ልክ ነው። delivery ነው ወይስ ምን?
ያው delivery ነው። እ፣ ከ Play App Store ላይ አውርደው ቺፕ ቺፕ ቺፕ ቺፕ app ኡን ያወርዱና እህ
ከዛ በኋላ እዛ ላይ የሚፈልጉትን አይተም ይመርጡና ያው ነፃ delivery ነው። በ group ሆነው ማዘዝ ይችላሉ።
Normal አት ተደራጅተናል። አሁን አሁን ማዘዝ እንችላለን። የሚመጣው ነው ከተገኘ አሁን መግዛት እንችላለን።
በቃ አዎ፣ ዛሬ order ምን ይቻላል? አሁን ካደረጉ ባናወርድም አሁን ላይ ካለ እቃው ካለ መውሰድ እንችላለን።
አይ ሞልቷል፣ እዛው ተሰራ፣ app ኡ ሞልቷል።
ላይ ነው order ማድረግ የሚችሉት።
App ላይ ነው።
አዎ app ኡ ላይ ነው።
Okay፣ የእናንተ የት ነው ግን ቦታው? Address በአካል ነው አይቻልም።
በአካልም አይቻልም። አዎ
እህ እና እሺ፣ ማ- የሚያመጣልን ከዛ- እዚሁ እንትን እ?
አዎ እናንተ የምትፈልጉበት ቦታ location እዛው ላይ ትሞላላችሁ።
እህ።
ነፃ delivery ነው። እዛው app ኡ ላይ free delivery የምትላለች እሷን on ቅድሚያ ክፍያ ነው ያደርጉና- ቅድሚያ ክፍያ ነው ቅድሚያ ክፍያ ነው። አዎ በቴሌ ብር ነው የሚከፍሉት ኦንላይን።
ጥራቱ
ምን አሉ?
የሆነ ጥራቱ ጥራት እም ጥራቱ የሽንኩርት ጥራት አለው ጥራት አለው ግን check አይ አድርገው።
ምንድን ነው እንትን ዋስ- ዋስትናችን ምንድን ነው? አሁን ቅድሚያ ክፍያ ከፍለን እም፣ ምንድን ነው ዋስትናችን?
ዋስትና አለው። ድርጅት ነው፣ ትልቅ ድርጅት ነው።
እም? አይ እን- እንትኑ የት ነው? ዋና መስሪያ ቤታቸው የት ነው? Official ዋና መስሪያ ቤታችን ፍላሚንጎ።
ፍላሚንጎ አዎ
ወይልሽ እንሞክራለን ይቻላል።
እሺ፣ እሺ። እናመሰግናለን። መልካም ቀን።